ጤና ይስጥልኝ ቻኳል።
hello hello፣
አቤት፣ አይሰማም?
ይሰማል? ጤና ይስጥልን።
ስለዚህ ምን እንርዳው?
ጤና ይስጥልን። ይሰማል?
አዎ ይሰማል፣ ይሰማል። ምን እንርዳው?
OK፣ እንትን ነበረ እና ኦንላይን በልቼ ነበር እና
እሺ።
ይሰማል
አዎ፣ አዎ እየተሰማኝ ነው። ይቀጥሉ።
እና withdraw ሳደርገው ቻፓው ላይ ብሩን transfer ወደ ቴሌብር ሳያደርግ transaction ኑ ብቻ ነው የላከልኝ ሁለት ሺህ አንድ መቶ ብር።
withdraw ነው ያደረጉት አይደለም?
አዎ withdraw ሳደርገው ወደ ቴሌብር
ወደ ቴሌብር አዎ ወደ ቴሌብር ሳደርገው ቴሌብር አልገባም።
ብር ቁጥር ይንገሩኝ እስኪ።
እ እ የቴሌብር ስልክ ቁጥር ይንገሩኝ።
የቴሌብር
ስልክ ቁጥር ይንገሩኝ።
ኮዱ ነው ወይስ ስልክ ቁጥር ስልክ
የእኔን ስልክ ቁጥር ነው? ዜሮ ዘጠኝ አስራ አንድ አስራ አንድ አስራ ዘጠኝ አስራ ዘጠኝ ሀምሳ ሰባት አርባ ዘጠኝ
ሀምሳ ሰባት አርባ ዘጠኝ አዎ አቶ አስፋው
በዚህ ቁጥር እኛ ጋር የመጣ ዊዝዶ የለም። ከምን betting ድርጅት ነው?
ከቫሞስ
OK ቫሞስ ጋር ደውሎ የጠይቋቸው። እሺ ወደኛ አልተለቀቀም።
እኮ ከቫሞስ ቀጥታ ወደ ቴሌብር ሳደርገው CP ብሎ SP ብሎ transaction ነው የሚልከው።
OK እንደዛ ከሆነ ቫሞስ ነው ያወቋቸው። እሺ ቫሞስን አዎ በምንድን ነው ማገኛቸው እነሱ ስልክ ልስጦት፣ እ
ስልክ ልንገሮት አዎ ስልክ ዘ ዘጠኝ ሰባ አራት ዜሮ ዘጠኝ ሰባ አራት ሰላሳ አራት ቆይ እንዴ ዜሮ ዘጠኝ ሰባ አራት አራት ሰላሳ አራት ሰላሳ አራት አርባ አራት አርባ አራት አርባ አራት አርባ አራት አዎ OK ምን C- CP ማለት ምን ማለት ነው ነው እኮ እኔ ግራ አይገባኝም እኮ እኔ እንጃ። አዎ እነሱ የሚያውቁት ነው የሚሆነው የእነሱ ስለሆነ website ኡ እነሱን ይጠይቋቸው።
እሺ